ነኝ።
ሄሎ ይሰማል እንደነኛቸው
ሄሎ ሄሎ
ይሰማል ደንበኛችን ምን እንርዳዎት? ተቋጥሮ ነበር ደውለው እ አዎ እዛ በሱ ፍቃድ ግሮሰሪ ማዘጋጃ ማለት ነው። ሀ ቡራዩ እሺ ፍሪጅ ተበላሽቶብን ነበር። ባለፈው መጥቶ ልጁ ሊሰራ ማለት ደውዬልሽ ነበር መሰለኝ ያው ስም- ስልሳ ሰማንያ ሰባ ምናምን ላይ ከዛ ያው ባ- ባለቤቱ ስለሌለ እኛም መወሰን አልቻለም ይሄድ ሲባል ማለት ነው። እና አሁን ባለቤቱ ስለመጣ ስለፈቀደ ያው ወስዶ እንዲሰሩልን ነበር። ታዲያ እዚህ መጥቶ ልውሰደው ሲል እኛ መፍቀድ ስላልቻለን እሱ እስኪመጣ ዝም ብሎ አይቻልም ብለነው ነበር።
እሺ አንዴ በመስመር ላይ ይጠብቁኝ።
እሺ
ነበሮትን ወይም የሚጀምለት ጽሁፍ ይናገኛል።
እስኪ ቆይ እንትን አለች- አለች ብለሽ ነው የ- የእኛን TIN number ልንገርሽ?
አዎ እድርሽ እሺ አንድ ልነግርሽ ሁለት ዜሮ ሌላ ይሰማል ደንበኛችን
ሰ- ሰባ አንድ ስልሳ ስድስት ሰባ ስልሳ ስድስት ዜሮ አምስት ዜሮ አምስት ስልሳ ሰባት
ሰባ ስልሳ ስድስት ዜሮ አምስት ስልሳ ሰባት
በሱ ቀርቧ አድራ ሬስቶራንት ነው ደንበኛችን አዎ አዎ ያ አባት
በመስመር ላይ ነው ደንበኛችን
ሄሎ በመስመር ላይ ነው።
አዎ አዎ
በጣም ይቅርታ ትንሽ system እያስቸገረ ነው።
እሺ ችግር የለም እሺ ቻባ
ሙሉ ስሞትን ይበሉ። ሙሉ ስሞትን የእርስዎን እኔ እኔ ደረጀ ግርማ ደረጀ ግርማ ግርማ
አዎ
ስልክ ቁጥር በደወሉበት ላይ ያለው አዎ አዎ
ቦታው የት አካባቢ ነው?
ያው ቡራዩ ማዘጋጃ ማለት ነው። ማዘጋጃ በቃ ፊት ለፊት ቡራዩ ማዘጋጃ ባቸው በቃ እዛ ጋር ሲደርስ ቢደውሉ ታገኘናል። ችግር የለም። ኦሮሚያ ባንክ ከታችኛው ማለት ነው።
ስለዚህ አሁን ምልክቱ ፍሪጅ ወሰን የፈለጉት አይደለ? ወደ እ እ?
ፍሪጁ ወደ ወርክሾፕ እንዲሄድ ነው የፈለጉት።
አ- አ- ምን ፍሪጅማ እዛው ሄዶ መሰራት አለበት አለ ልጁ ማለት ነው። በዛ ወደዛ እንዲሄድልዎት ነው የማመለክትልዎት።
አዎ አዎ እሺ
ሌላ መረዳት ነገር አለ ደንበኛ?
በቃ ይሄ ታምሬ ነው።
ደወልን፣ አመሰግናለን። ለአገልግሎት ያለን ስነ ሴት ከንተምትም መለስ